አስደን ከቤት ቤት ምን ልርዳው?
ዊድሮ አክሴ ነበርና እሺ
ወደ ቴሌብሬ ማለት ነው አረት ላይ አይሰማም እኮ በዚህ ስልክ ቁጥር ነው ቤት ቤት የሚጠቀሙት።
አርባ አምስት ቤቱ በዚህ ስንት ነው?
ሶስት ሺ ዘጠኝ መቶ ብር እሺ አንድ መስመር ላይ ጠብቁኝ። እሺ ፕሮሰስ ላይ ነው ይገባሉታል። ትንሽ ጠብቁ።
ኦኬ ቴንኪው።
እሺ መልካም